ጤና ይስጥልን ቤስት ቤት ቤቴን የምንረዳው
ሌሎች መሰላሙ ሰላም ይመስገን።
አለን ቴሌግራም ላይ ጽፌ ነበርና ማን ልበል የቴሌግራም ስምህን?
ሄኖክ እባላለሁ ወይ ጄሪ ወይ ብሩክ ይኖራሉ።
ሄኖክ ሚዛን አዎ
የኔ እንዴት ግልጽሃል።
አዎ ልክ ያለው ማን ይኖራል።
ጄሪ አለች ላገናኝ ጄሪ ታገናኝ። አዎ ጄሪ አቤት ሄኖክ እንዴት ነሽ?
አለን እግዚአብሔር ይመስገን ሰላም ነው።
አለን ጠዋት install ያደረግንበት ላይ እህ ጠዋት install የተደረገው እሺ
የቲቪው ዙር እና የ cashier ኡ ዙር አይገናኙም።
የካ- የሁለቱም አዎ ነገር ቲቪው ላይ ሁለት አርባ ሲያሳይ cashier ላይ ሁለት ሰባ የሰላሳ ዙር ምናምን ልዩነት አለው ሌላ ነገር እየከፍት እንዳይሆን
አይደለም እስኪ የሁለቱም ትልክልኛለክ የሶስቱም ልክ የ cashier ልሻለሁ መግቢያውንም የቲቪውንም ልክ ያለው ሶስቱም ልክ ያለው እ፣ Okay ቴሌግራም ላይ አዎ እሺ እሺ አሁን check አደርገዋለሁ አሴት ይበሉኝ እሺ እሺ እህ፣ እሺ እሺ እህ
Hello